hello hello አቤት ታመነ አቤት እንዴት ነህ?
እግዚአብሔር ይመስገን አለው ከችፕችፕ ከቢሮ ነበር ምደውልልህ።
እሺ እ፣ እኔ የምልህ አ- እንትን አርብ ዕለት ማለት ነው እም፣ ሊዲያ የምትባል customer ብዙ order ነበራት ወደ ሰባት ነው ምናምን
okay እ፣ ግን አቮካዶ እና pineapple ብቻ ነው ያመጣልኝ እ፣ የሁሉም እ፣ እንትን ኮድ ተልኮልኝ ነበር እያለች ነበረ።
ሊዲያ አ፣ ግን picked የት up አካባቢ ነው ብለኸዋል።
ቦታው ወሎ ሰፈር ሁሉንም picked up ብለኸዋል። ግን ወሎ ሁለቱን ሰፈር ብቻ አለ?
ነው የሰጠኝ።
ወደ ሰፈር አልሄድኩኝማ
አርብ ዕለት
አርብ ዕለት እም፣ አል- አልሄድኩኝም ወደ ሰፈር ማን የሄዳውሽ?
እኔ እንጃ እኔ አልተላኩኝም እኔ ጋር የተላኩት order በቁጥርም በምንም ጽፌ ይዣለሁ በወረቀትም
እሺ ሊዲያ የምትባል customer ስ እንትን ብላል።
እኔ ጋር አልመጣም
እሺ እሺ ልደውልለት ለሰለሞን። እሺ ደውይለት